ጤና ይስጥልኝ ተድላ ሙላት
አብርሽልህ ሰላም ናችሁ? አለ አምቡላንስ ሰርቪስ ፈልጌ ነበር።
እሺ
አጠናንተን ሎሚ ሜዳ
ከሎሚ ሞ- ከሎሚ ሜዳ ወደ አቤት ሆስፒታል ና ከሎሚ ሜዳ ወደ አቤት ሆስፒታል። እሺ ምንድን ነው ኬዙ? እ- ኖርማል ሰርቪስ ኖርማል ሰንት ብቻ ነው የምወስደው። ክትትል አለው። ለዛ ነው
እ? እ? እ?
ክትትል ስላለው ሆስፒታል መሄድ ፈልገን ምንም አይነት እንትን ነገር አያስፈልግም። መኪናው ብቻ ነው አምቡላንስ ብቻ ነው ፈልግ
ወደ አቤት ሆስፒታል ነው አይደል ያልከኝ?
አ
እህ እሺ መ- የጠየቅኩ የ patient ኡን ሁኔታ የጠየቅኩ የምንልከው አምቡላንስ እንደ patient ሁኔታ ስለሆነ ነው።
ኦ እ፣ አቤት መቀመጥ ነው ተኝ- ተኝተው ነው መሄድ የሚችሉት ወይስ ተቀምጠው ነው መሄድ የሚችሉት?
ተኝተው ነው መሄድ የሚችሉት። ተኝተው ነው መሄድ የሚችሉት።
እህ እድሜያቸው ስንት ነው?
ሀያ ስምንት ሀያ ስምንት ስም ንገረኝ። ስም ስም ንገረኝ።
ሚስባ ሙዘሚል እ? እ?
ሚስባ ሙዘሚል ሚትፋ- ሚፍታህ ሙዘሚል ሚስባ ሚስባ
እ፣ እሺ እሺ። እ፣ ሙዘሚል እሺ። እ፣ ከአንድ ደቂቃ በኋላ መልሼ ልደውልልሽ አዎ፣ እሺ፣ እሺ።
የአገልግሎት ክፍያውን እንድነግርህ። እሺ አዎ፣ ታንኪው